Hello Hello
አቤት ጤና ይስጥልኝ።
አብረሽ ጥልህ እ ከውዳ bike manufacturing ነበር የምደውልልክ።
ምን ነበር?
እ የሆነ ጊዜ ደውለህልኝ እመጣለሁ ብለኸኝ ነበርና
እም፣
እ አልመጣም እና በሰላም ነው ልልህ ነበር።
አዎ ያው ኤሌክትሪክ መኪናዋን ልገዛ ያለችው እኔ አልነበርኩም።
አዎ እ፣ የሆነች ልጅ ነበረች። እሷ ሀሳቧን ቀይራ ወደ ሚኒባስ አድርጌያለሁ ምናምን አለች።
Okay፣ ሌላ ሀሳቤንና ግዛት።
የሶስት አዎ ሚኒባስ ሞክራለሁ ምናምን አለች
እሺ
እና ለዛ ነው ይቅርታ።
ችግር የለው። መልካም ቀን።
እሺ አብረን እሺ